Hello ጤና ይስጥልኝ።
አብሮ ይስጥልን። ጨዋታ ቴሊ ጨራ ስጫወት እንትን ቲኬት ይላል። ቲኬቱ ስጣ የሆነ አንዳንድ ቁጥሮችን ይበዛበዛል። ከዛ ሊገጥም አልቻለም።
እሺ እንደዚህ አድርገው ይጀምሩ። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው መጀመሪያ ይደውላሉ። የቴሌቪዥን መረጃ እንዲመጣሉ ከዛ ሰባ ቁጥር ጫና አማርኛ ያደርጋሉ ቋንቋ
እ
ሶስት ቁጥር ላይ ለመጫወት የሚል አለ።
እ ሶስት ቁጥር ላይ
እ ለመጫወት የሚል አለ።